Hi.
Hello. Hello.
Hello, ሰላም ነው.
Hello Hello.
በተቆርጦ ነበር አልተመለሰልኝ እሺ ስንት ብር ነው ቤት- ወንድሜ?
እ ስንት ብር ነው?
ስምንት መቶ ብር እሺ ስልክ ንገረኝ። ዜሮ ዘጠኝ
አስራ ዘጠኝ እሺ
እ አስራ ዘጠኝ ዘጠና ሰባት እሺ
ሀያ አንድ ሀምሳ አራት
ቀኑን ትነግረኛለህ ወንድሜ?
እ ቀኑን ትነግረኛለህ?
ዜሮ አንድ አስር ሁለት ሺ ሀያ አይ እ፣ መቼ ትናንትና ነው?
ሶስት ቅዳሜ ዕለት
በዚህ እ፣ በዚህ ሳምንት የለም። ምንም ቅዳሜ አይነት ዕለት።
transaction ነው የሚለው ወይስ እንትን ትልክልኝ screenshot አድርገህ ትልክልኛለህ?
በምን ልላክልሽ?
በቴሌግራም ዜሮ ዘጠኝ ዜሮ ሶስት